ገፉ አንቺ ልጅ ምንድን ነው ጊዜ ማሳለፉ አንቺ ልጅ ምንድን ነው ቶሎ መልስ ስጭኝ መውደድ መይሳብ ነው እኔ ስከተልሽ አንቺ ስትሸሺ ቀኑ እየጨመረ ሲነጋ ሲመሽ እቱ በእኛ ዘመን በረቀቀው ዓለም ፍቅርን ማጥላቱ እንጂ ሳይጠቅመን አይቀርም። ጊዜን ማሳለፉ አንቺ ልጅ ምንድን ነው ጊዜን ማሳለፉ አንቺ ልጅ ምንድን ነው ቶሎ መስጭኝ መውደድ መሂሳብ ነው በመውደድ ለምጠረሽ መዝገብ አያያዝሽ ጥሩ ፍቅርን ማኖር ሳይጎል ሳይደለስ የድካሙ ዋጋ ውጤት አለውና የሙያ መለኪያ ፍቅሬ እሱ ነውና ጊዜን ማሳለፉ አንቺ ልጅ ምንድን ነው ጊዜን ማሳለፉ አንቺ ልጅ ምንድን ነው ቶሎ መልስ ስጭኝ መውደድም ሂሳብ ነው። ስለዚህ አንቺ ልጅ እንዳታበላሽ ምናልባት ተስፋ አርገሽ ፍቅርን ስታባዥው በይበልጥም ደግሞ ያዥማ ካፈሉን መውደድም ሂሳብ ነው ከንቱ እንዳይባክን